Hope Entertainment ትውልዱ ነኝ። እባክዎ የምንወደው
በዚህ መስመር እንትን የተቆረጠብን
ከመቼ ጀምሮ ነው የቆረጠበት?
ኧረ የቆይቷል። በቃ
እሺ ማቋረጥ ይፈልጋሉ አገልግሎቱን? እሺ ዘጠና ሁለት ስልሳ ሁለት ላይ በመደወል ሶስት ቁጥር በመጫን ያቋርጡ። አገልግሎቱን መጠቀም ሲፈልጉ ደግሞ እዛው ዘጠና ሁለት ስልሳ ሁለት ላይ በመደወል እንደገና መመዝገብ ይችላሉ።
እሺ በቃ እሺ ስለደወሉ እናመሰግናለን። መልካም ቀን።
ይሁንላችሁ።